ጤና ይስጥልኝ። ሌላ የትኛው ከምንወርዶ
ከዚህ በፊት የተጠቀመበትና እዛ password እምቢ አለ ጠፋል።
እሺ፣ በየትኛው betting site ነው የሚጫወቱት?
በጃምቦ እሺ፣ ደንበኛችን አሪፍ ፔይ ጋ ነው የደወሉት የ password እርዳታ ማግኘት ከፈለጉ ወደ ጃምቦ ቤት ነው የሚደውሉት።
ጃምቦ ቤት ቁጥሩ አላውቅም።
ምናልባት ከዌብሳይታቸው ላይ ሊያገኙት ይችላሉ።
ስለዚህ
አዎ፣ ወደ ጃምቦ ነው ማመልከት የሚችሉት። አዎ፣ ስለደወሉ እናመሰግናለን። መልካም ቀን ይሁንላችሁ።